hello ጤና ይስጥልኝ ቤስት ቤት
አሁን ሰውዬ ልትነግር ስትሰውሽኝ ይሆን?
ይቅርታ እሺ፣ ብዙ ስለሆንን ምን ነበረ
እንትን አሁን ወደ voucher withdraw አድርገን ነበርና ተመላሽ ሊሆንልን ምናምን ብዬሽ ነው።
እሺ እሺ ከዛ አሁን መ- መመለስ process ኡን ፈልገ ነው account history ገብተን history ው አገኘ ነው አለ።
voucher history ላይ
አዎ አለ። በቃ እዛ እሺ
ከዛ ቀኑን እንትኑ የት ገብተን ነው የምንሞላው?
from እና to ሚል to እና from ሚል የለም
to ና from አዎ
እስኪ ለማየት ልሞክር አንድ ደቂቃ።
እሺ ሞክራትና ደውልልን
አለ start date and end date አዎ አዎ እሱ ጋር የቆረጥክበትን ቀንና የዛሬ መ- መጨረ- ማለት range ኡን ነው የምታስገባ መሀል ላይ
እ፣ ለምሳሌ withdraw ያደረግንበት ቀንና አሁን ተመላሽ እንዲሆን እንድን የፈለግነው ቀን ነው።
አዎ አዎ እንደዛ ማስገብተህ ማ- እንትን ማለት ትችላለህ
እሺ voucher code የሚለውስ ምንድን ነው የምናስገባው?
ከዛ voucher code የእንትኑን ታገኛለህ እዛ ጋር ቀኑን ስታስተካክለው በ voucher ይላክልናል ውስጥ- ኧረ እዛው ላይ እ, አለ voucher code ብሎ ኮዱ አለች
ቀኑን code- ስናስገባው አ ቀኑን አስገብተህ search ስታደርገው voucher code ኧ ትመጣለች እ፣ amount ኡን የብሩን መጠን ምናምን ያስቀምጥልህና ከታች voucher code የሚል አለ code ኡን copy አድርገህ ነው እ፣ deposit ላይ መልሰህ voucher ላይ deposit የምታደርገው ማለት ነው okay ሞክርና መልሼ እደውላችኋለሁ እሺ እሺ